ጤና ይስጥልኝ በሽታ ቤት ቤቲ ነው የምንረዳው?
በዚህ ቁጥር እንትን እያልኩ ነበር እና withdraw አንድ ሺህ ብር አድርጌ ከዛ ቀንሷል ከሂሳብ ላይ እኔ ጋር ግን አልገባም።
ስንት ብር ነበር?
አንድ ሺህ ብር በዚህ ስልክ አይደል?
አዎ
አንድ ደቂቃ ሄሎ
ሄሎ ወደ ቴሌብር account ሀያ ሰባ ሶስት ሰማንያ ሰባት ሰባ ሁለት ነው።
አዎ
confirm አድርጌልሃለሁ ገብቶልሃል። እሺ አሁን check አድርገው እሺ አመሰግናለሁ ስደውል ነው። አመሰግናለሁ። መልካም ምሽት።
አሜን።